ሄሎ ሰላም ጤና ይስጥልኝ። ቤት ከዳ ነው የባኮም ልርዳው።
መቶ ሀምሳ ብር አስገብቼ ነበር በቻፓ
እሺ
እና አልገባልኝ። ኮዱን ልኮ ነበረ ቆየ ቆረጥ ዲፖስቲንግ ልከውልናል።
አዎ በቴሌግራም አሁን ልክ ያለው በዚህ ቁጥር
እሺ አባቴ ብዙ ከስተመር ነው ያስተናገደን ያለ ነው። ለዛ ነው እሺ። አንድ ሰ- ያንተ ብቻ አይደለም የተቋረጠው ሲስተም ስለሆነ ፌል ያደረገው።
አዎ ያው በ- በትዕግስት ጠብቀን እሺ አባቴ እናሳውቅልሃለን። ቴሌግራም ላይ ጠብቀን አባቴ
እሺ በቴሌግራም እናውራ ነው ወይስ
ይቻላል። ይኸውልህ አሁን approve የምናደርግልህ ነገር የለም። እኛን ማሳወቅ ነው የምንችለው ነው አዎ እና እኛን ማሳወቅ ስለሆነ የምንችለው የት- እ- እዛ ላይ ያለውን data ሰብስበ እንትን- አንተ ልከሃል እንትኑን ልክ ያ- በ- በቴሌግራም ልክ ያለው አዎ በቃ እሱን ነው እሺ ለእነሱ forward የምናደርግላቸው እና ለቻፓዎች ማለት ነው እና እነሱ ያስገቡላቸዋል። ትንሽ ጠብቀን አባት። እሺ አመሰግናለን ስለደውል ትግሽ መልካም ቀን።
እነዛ ጋር ሞክረዋቸው